ጤና ይስጥልኝ። ሁሉ ስፖርት ነው በኮ የምንረዳውት?
ጤና ጤና ይስጥልኝ።
ሁሉ ስፖርት ነው የምንረዳውት?
አዎ አዎ። እንትን እንትን ብር cash out አድርጌ አልገባልኝም ብዬ ነበር ከዚህ በፊት በቴሌግራም chat አድርጌ ነበር፣
እሺ
ግን ተመልሶለታል ወደ wallet ኦ። እንደዛ አይነት መልስ ደርሶኛል፣ ግን አል- ወደ account ኤ ግን አልገባም።
እሺ። ማን ነው የሚለው የቴሌግራም ስሞት?
አ- አታክልቴ አስቻለው ነው የሚለው ዜሮ ዘጠኝ አስራ አራት ሰባ ሰላሳ አንድ አርባ ሁለት
አታክልቴ።
አዎ
okay። ግን አልገባም።
አልገባልኝም።
ዛሬ ነው ስላልገባልኝ ያለሁት። እስቲ refresh አድርገው ስልኮትን ይሞክሩ እንደ አዲስ። አሁን የታ በዛሬ ነው የተነጋገርነው የገባው?
አይደለ
አዎ እኮ። ስለዚህ transaction እንትኖትን refresh አድርገው ይሞክሩት እንደ አዲስ። login logout አድርገው ይሞክሩት።
okay እሺ እሺ እሺ።